ሄሎ ጤና ይስጥልኝ ሲንዲስቶ ሄሎ
አቤት ሰላም ጤና ይስጥልን አሉ አብሮ ይስጥልና ቤት ፍንስቶ ነው ምስል የደወሉት
ፍሪስቶንስ መሸጫ ዋጋ ጨረታ ዋጋው ስንት ነው መጀመሪያ የምን ጨረታ? ጨረታ ጨረታ ሳይሆን ቤትና አክሲዮን ነው የምንሸጠው እኛ
ስንት ነው መሸጫ ዋጋ
የአክሲዮን ከሆነ ከ20 ሚሊዮን ከሀያ ሺህ ብር ጀምሮ እስከ ሁለት ሚሊዮን የአክሲዮኑ ማለት ነው። ቤቱ ደግሞ ሶስት መቶ ሺህ ብር ከፍሎ ቀሪውን ክፍያ እስከ አምስት ዓመት ከወለድ ነበር
አመሰግናለሁ ቆይ